አደር ይህን ብትሰማ አትሰማውም እንጂ ማን ያዛል ትወዷለህ ይለቁን ይስጥል
ጤና ይስጥልኝ ሰላም
አለን አፍላል ፈታሌ ቴራፒ ፈልጌ ነበረ
ለህፃን ልጅ ማለት ነው ለህፃና
እሺ እም?
አለ ፊዚዮቴራፒ አለ ስፒች ቴራፒ አለ አዎ ስፒች ቴራፒ የት ነው ያለው እኔ ወደ አለም ባንክ ነኝ አዋሪ አለም ባንክ እም።
እ፣ አዎ አዋሪ ነው አዲስ ቪ ሆቴልን አውቁ ቤሌር
ግን ትምህርታውን እየተማረ ነው ልጁ ማለት ነው። ግን እ፣ ማለት አ፣ ቃላት ምናምን በደንብ ያወጣል። ድግግሞች ምናምን አለው።
ስንት አመት እ፣ ስድስት ስድስት አመት እኮ ስለዛ ወይ ቅዳሜ ቅዳሜ ቤት ለቤት እ፣ መታችሁ ትሰጣላችሁ ወይስ በአካል? እሱ ቅዳሜ ይዤው መጥቼ ያው ትምህርት እ፣ ዘጠኝ ሰዓት ይገባል። እንትን ጠዋት ሁለት ሰዓት ገብቶ ዘጠኝ ሰዓት ነው የሚወጣው።
ቅዳሜ ትምህርት አለው ቅዳሜ የለውም። ቅዳሜና እሁድ እረፍት ነው።
ቅዳሜና እሑድ እረፍት ነው እሺ አ፣ ቸውን ቀን እ፣ ደውዬ check ላደርግሎት እና weekday ከሰኞ እስከ ዓርብ ከዘጠኝ ሰዓት በኋላም ይቻላል
አዎ ከዘጠኝ ሰዓት በኋላ አዎ አስር ሰዓት ምናምን ቤት ገብቶ ምናምን አዎ
አ- አ- እኮ ቅዳሜ ምንም የለማ ቅዳሜ ምንም ትምህርት የለውም። አዎ ያው መንገድ ከአለም ባንክ ከሆነ የምትመጡት ዘጠኝ አስራ አንድ ሰዓት ስለሚዘጋ እ፣ ላትደርሱ ትችላላችሁ። እሺ የቅዳሜን ወይ check ላድርግና ደግሜ ልደውል።
እሺ እሺ እናት እሺ፣ bye